hello ጤና ይስጥልኝ። hello hello ጤና ይስጥልኝ። አይሰማም?
አብሮ ይስጥልን።
hello
ሰማኝ አልደበኛች
ብር ወደ 2xSport የውርርድ ማዕከል ብር አስገብቼ ነበር በ ArifPay በኩል
እሺ
እና ብሩ ወደ እንትኑ አልገባልኝ። withdraw withdraw ነበር ያደረኩትኝ ብሩ አልገባልኝ ወደ አካውንቴ።
withdraw ነው deposit ነው ያደረኩት።
withdraw withdraw withdraw እሺ ምን ያህል ብር ነው?
ሁለት መቶ ሀምሳ ብር
መች ነበረ?
ከትላንት ወዲያ ማታ ላይ
ከዚህ በፊት አስመዝግቧል እንዴ?
አላስመዘገብኩም።
እሺ እ ሙሉ ስምዎን ይንገሩት።
ሄለም ሄለም ሄለም አብዶ እ እ ምን አሉኝ?
ሄለም ሄለም ሄላም አ ሄለም ሄላማ
ሄለም አብዶ ሄል ብር እንደዛ አለ ምን ሄለም አብዶ
አብዱ ወደ ምንድን ነበረ ዊዝድሮዋል ያደረጉት?
ወደ ቴሌብር ቴሌብር ወደ ቴሌብር እም።
እሺ ቴሌብር የሚጠቀሙበትን ቁጥር ይንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ አስራ ሁለት አስራ ሁለት አርባ ዘጠኝ አርባ ዘጠኝ አርባ ሶስት አርባ ሶስት ዘጠና ሁለት
ዘጠና አራት እሺ ደንበኛችን አሁን በምነግሮት ስልክ ቁጥር እ እሺ screenshot አንስተው እሺ ከኤክስ ስፖርት ላይ withdrawal ያደረጉትን ብር መጠን screenshot አንስተው ይልኩልኛል።
እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ እሺ ደንበኛችን ሌላ መረዳት ነገር አለ?
የለም የለም ላክልሽና መልሼ ልደውልሽ
እ እዛው ላይ ሌላ ላክ- አይተከማቻለሽ አ እሺ ደንበኛችን ስለደውልን እናመሰግናለን። ስለ አገልግሎቱ ያሉትን ሀሳብ አስተያየት ከብሰሙት በኋላ መልካም ቀን